hello ጤና ይስጥልኝ። ኤዶ አብሮ ይችላል። አቤት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበረ።
አ፣ ይቅርታ ትደግሚልኝ? አልሰማሁሽም።
ዊፕላስ ሶሉሽን okay፣ የሚል እሺ።
አ- አ፣ የተመዘገቡትን አሽከርካሪ ነው ወይስ ተጠቃሚ?
ተጠቃሚ እሺ፣ አሁን የተመዘገቡት እ፣ አሽከርካሪዎች የሚመዘገቡት ላይ ነው okay። እና እና ተጠቃሚ ከሆኑ ዊፕላስ ሶሉሽን user የሚለው ላይ ነው okay አውርደው መጠቀም ይችላሉ። አርባ አራት service ኦች እና ትራንስፖርትም ሶስት መቶ ሀምሳ game ኦችን አሉ። እነዚህን የት- እንደ እየተጠቀሙ አሁንም አሸናፊ የሚያደርጉትን referral code እዛም ያገኛሉ።
okay okay። እሺ እሺ መልካም ቀን ይሁንልዎት።
አሜን ለእናንተ